ጤና ይስጥልን።
እሺ ከአሪፍ ፔ ነው የምደውልልዎት።
አ አ እሺ ደንበኛችን ዜሮ ዘጠኝ ዘጠና ሁለት
እሺ
አስራ ሶስት የት አስራ ሶስት ዜሮ አንድ ሀምሳ አምስት ነው።
ዜሮ አንድ ሀምሳ አምስት አዎ ሲልኩልን አዎ ከህክምና ልኬ ስንት ልኬ ቁጥር?
ያለው አዎ ልኬ ያለው እሺ አንዴ ሌሎት እሺ ደንበኛችን ከታች ስምና ስልክ ቁጥሮትን አስቀምጠውበታል አይደል?
አዎ ልኬ ያለው ስለሆነ እሺ ደንበኛችን ዳሶቹ
አገር ስላስከፈተ ነው በቃ ደርሶናል። ከታች እሺ።
ስምና ስልክ ቁጥሮትን ከጻፉበት አዎ፣ ያው ላይ ጽፌያለሁ።
ተንስን እዛው ቴሌግራም ላይ እሺ ደርሶናል። እዛው ቴሌግራም ላይ እናሳውቆታለን።
እሺ አመሰግናለሁ። እሺ።
እሺ ሌላ ምንረዳውት ነገር ይኖራል?
አይ በቃ
እሺ እናመሰግናለን። መልካም ቀን ይሁንልዎት።
እሺ አመሰግናለሁ።